ጤና ይስጥልኝ ስፖርት በፖስት
ጤና ይስጥልኝ እቴ፣ እንዴት ነሽ?
እግዚአብሔር ይመስገን።
አለ እ፣ እንትን አንድ information ፈልጌ ነበር።
እሺ
እ፣ ወደ account ላይ እንትን ለማ deposit ለማድረግ ፈልጌ የቴሌብር እንትን የለውም እንዴ option option አሳጣኝ።
አዎ፣ ለጊዜው ቴሌብር እየሰራ አይደለም።
okay፣ ለዛ ነው።
አዎ፣ ለዛ ነው ምን አይነት option አለ ታዲያ?
እ፣ deposit ማድረግ ነው የፈለጉት?
deposit አ
እሺ deposit ከሆነ ይስተካከላል። እስከዛ እስኪሚስተካከል ድረስ ደግሞ የኛ የቴሌብር account አለ። በሱ ቴሌብር account መላክ ይችላሉ። ስልክ ልስጦት ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት
ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
በዚህ ይሄ ፍትሐ ምንድን አምላክ ነው?
ማርዬ
እ? እ?
ፍትሐ አምላክ ማርዬ ነው ስሙ በታላቅ
ማርዬ
okay፣ በዚህ ልላክልህ።
በዚህኛው ነው የሚልኩት። ከላኩ በኋላ ግን screenshot አድርገው ደረሰኙን የሁሉ ስፖርት account ኦን እና ሙሉ ስሞትን አድርገው ቴሌግራም ላይ ይልኩልናል። ቴሌግራም account ኣችንን ያውቁታል።
አዎ፣ እየተቀ በዚህ በራሱ እዚህ ላይ ያለው አይደለ?
ቴ- ነው ሌላ?
የጥያቄ ምልክቷ ጋር አዎ፣ አዎ፣ አዎ፣ እሱ አለ። እሱ- አውቃለሁ።
እሱን አድርጌ screenshot ላድርጌ ላክልህ። እ?
አዎ ላኩ።
እሺ፣ እሺ ነው